ладно ладно другу сделала. Блянка. Сейчас, сейчас. Пойдем,
ወይ
እኔ የምልህ እና ለአራት ለስምንት ሰው ከቤት ከአምባስ የሚመጡ አሉ እና ስምንት ሰው መኪና ከተሻገርክ ሜሮ መታ ትወስዷለች።
ለ- ስንት ሰዓት ነው? አራት ሰዓት ነው።
አዎ ኮክቴል እኮ ነው በቃ የምታደርገው ቆንጆ እንደባለፈው አድርገህ ማለት ነው።
ኡ ያሉኝ ኮክቴል አይሰራ አይሆንም።
አ
ኮክቴል አይደርስማ። ኮክቴል እኮ በጣም ፕሮሰስ አለው። አዲ ነው ታዲያ እነዛ አዎ።
ኩኪሶች እነዛ ብቻ
በቃ እሱ ነው ያንቺው የሚሆነው።
መደበኛ ሪፍሬሽመንቱ
አዎ
ያንቺስ አይሆንም። ለምን ሰዎቹ ራሱ እንትን አይሉ
አዎ አዲ ካልሆነ ምሳ ጋብዣቸዋ ልክ ሲወጡ
አይ ምሳ እንኳ ስላላለኝ ነው። በቃ እናንተ ለሰ- ኮክቴል አይደርስም።
አይ ፈጽሞ አይደርስም። ማዘዝም አልችልም። ለምን የሚጠባበሱ ነገሮች ምናምን ስላሉ ማለት ነው።
በቃ ሌላም ነገር ነው ስለዚህ አይ ምሳው ይቅርባችሁ።
ያኛው ይሁን ወይስ ይቅር?